ልጅ ነው። ጸግኛ ባኩም ናይት ብዙ መረጃ ልጅ ነው።
ወደ ውጭ ለትምህርት መሄድ ፈልጊ ፕሮሰስ የሚጀምርበት ኤጀንሲ ካለ ኢንፎርሜሽን
የት ሀገር ነው መሄድ የሚፈልጉት?
ወደ ዩኤስ አሜሪካ።
እሺ የስ ለመሄድ መጀመሪያ እዛ ከሚገኝ ትምህርት ቤት ወይም ደግሞ የትምህርት ተቋም ትምህርት የትምህርት እድሉ ማግኘት ይኖርቦታል።
ያን እንዴት ነው የማገኘው?
እሺ አሁን እነግርዎታለሁኝ። እዛ ውስጥ ገብተው ለእርስዎ የሚሆን ትምህርት የሚያስተምርን ትምህርት ቤት መርጠው apply ያደርጋሉ። study in the state study in the state dot DHS dot gov ወይም ደግሞ GOV በቃ እዛ ላይ ገብተው ትምህርት ቤቶቹን ሊያገኙ ይችላሉ። እዛ ውስጥ ገብተው ለእርስዎ የሚሆንን መርጠው apply ማድረግ ይችላሉ።
okay እዚህ free ነው።
ምን አሉኝ? ምን አሉኝ?
free ነው ክፍያ ምናምን አለ?
አይ እነዚህ በክፍያ ናቸው። scholar የሚሰጡትን ወይም ደግሞ የ scholar ሊያገኙበት የሚችሉ website ልንገሮት።
እሺ
አንድ